ሄሎ
ሄሎ፣ ጤና ይስጥልኝ።
እንደምን ዋልሽ? አሁን ዶሮ እየሄድሽ ነበር እሺ ምን ነበር?
እና በቴሌግራም ልኬ ነበር ዊዝድሮ ማድረግ አልቻልኩም ብዬ ማለት
እሺ ምን አሁን ነበር?
ዳፓም ሳንቲም እ ሻፓ ላይም ሳንቲም ላይ ዊዝድሮ ልታደርጊ ስል ይሄ ዊዝድሮ አማውንቶች አሉ አይደል የሚጠቅሱት እሺ እዛ ላይ ሁሉም ዜሮ ነው ባላንስ መሳይ እኔ ዝም ብለሽ አካውንት ላይ ያለ ሸጥሽ ብር
ነበረኝ። አሁንማ በላችሁኝ። አሁን ዛሬ አሁን ብጫወትም ብጋ withdraw ማድረግ አልቻልኩም ያለ withdraw ማድረግ አልቻልኩም ነበር በዚህ ሳምንት ስንት አውጥተሃል?
እዛ ብዙ አውጥቻለሁ፣ አወጣለሁ፣ እሰፋለሁ
በዚህ ሳምንት ስንት ይሆናል? ምናልባት መቶ አልፎ ከሆነ ሁለት
upgrade መደረግ የሚያሳፍ- እ፣ የሚያስፈልግ ከሆነ
መቶ ሁለት መቶ ሺህ ብር
እሺ እስቲ ቤት ቤት ምናምን።
ንገረኝ።
ዜሮ ዘጠኝ አስራ ስምንት ሰባት አስራ ሰባ ሰባት አስራ አንድ አምሳ ሰባት
ዜሮ ዘጠኝ አስራ አንድ ስምንት ሰባ ሰባት አስራ አንድ እ።
አምሳ
ዊዝድሮ ስትለው አ- አያደልክም ነው?
ዜሮ በቃ እንትኖቹም ዜሮ ዜሮ የሚያሳዩት ገብሽ ዘራሽ ብሎ ብታሪ ዋሊ አማውንት ነው የሚለው እሺ እንትን ሁለቱም የትኛው ነው?
አልተሳሳትኩም።
በዜሮ ዘጠኝ ብለህ የጀመርከው ነው? በዘጠኝ ብለህ አዎ የጀመርከው በዜሮ ዘጠኝ በዜሮ ዘጠኝ ብለህ የጀመርከው?
እ፣ እ።
እሺ